ይስጥልኝ በኢቲቪ ምን ልርዳዎት?
አብሮ ይስጥልን። አሁን አካውንት ላክልኝ ብዬ ነበረ
እሺ አልገባለሁትም እና አስገብቻለሁ ልልክ ነው።
እሺ ደ- እንትን ስክሪንሾት ዘነብ አድርገው አስፋውሚ። አዎ እሺ፣ አድርገነዋል።
እሺ ሲገቡ እሱን ያሳዩና ይገባሉ። ትኬት ይዛሉ በሩ ጋር።
እሺ አባቴ።
እሺ እሺ እሺ። ለምን እስ- አመሰግናለሁ።
እንትኑ ሊጀመር እኮ ሊጀመር ነው ግን ለመሰለኝ ነፍሰ ጡር ነኝ አደራ ብዬው ነበረ።
እ፣ ዘገዩ በጣም ይደርሳል። ችግር የለም። ፊት ላይ ትላንት ነው ወንበር ግን አንድ ያሳዝነው እኮ መሰለፍ ወረፋ።
እ፣ ችግር የለም። ቢሆንም ቀደም ብሎ መምጣት ነበረበት። ይደርሳል። አሁን ችግር የለም።
እሺ እሺ አባቴ።
ሄሎ ወይ
እሺ ይደርሳሉ፣ ይነሳሉ። ታርስ ጀምኔ ሰው ያከ- ሰው ያከብራል። እዚህ ችግር የለም።
እሺ እሺ እዚህ ፍቅር ነው ተምረን የምንሄድ።
ጥሩ።
እሺ እሺ። ስለወሉ መሰገናል። መልካም ቆይታ ይሁንልዎት። እሺ አሜን።